ሄሎ
ሌላ ወይዬ ቆዩ ቅድም ደውዬ ነበረ ረሳሽ።
አረሳሁትም አረሳሁትም እያዩልኝ ነው እስካሁን አዎ ደብተሩ ላይ ምናምን መፈረሙን check አደረጉ። አሁን ደግሞ backup ተወስጂ የለ ያለሽን data በ CD ለማንኛውም መረጃ እሱን check እያደረጉ ስለሆነ ነው እያነበቡት ስለሆነ ነው። እሺ እሺ እሺ ሁሉ ተፈርሞ አልቋል። የ CD ውን check እያደረጉልኝ ስለሆነ ነው። እሺ መልሼ አሳውቅሻለሁ።
እሺ እሺ